ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን Kingston Homes።
አዎ እና እንትን ነበረ አ፣ እንደዚህ አክሲዮን እናንተ ጋር ነበረ። እስቲ እንዴት ነው ታቶች?
እሺ አሁን ስምና ስልክ ነው እየመዘገብን ያለ ነው። ሐምሌ አንድ ላይ ነው ያለውን detail ኡ መረጃ የምናስረዶት።
እና አሁን መመዝገብ ስሞት- ይቻላል?
አዎ ይቻላል። ስሞትን ማን ልበል።
ኤርሚያስ እንዳለ
እሺ ይሄ ነው አይደለ ስልከው ሀያ አንድ ቤት ዜሮ አንድ መጨረሻው።
አዎ ያቸው እሱ እሺ ምን ላይ ነበር ማስታወቂያችን የሰሙት?
በቴሌቪዥን ነው ያው ቴሌቪዥን ላይ ነው እዚህ ላይ። እሺ እሺ እሺ እንደውሎታለን። ሐምሌ አንድ ላይ አዲስ አበባ ውስጥ ነው አይደል ያሉት?
አይ ትንሽ ወደ ክፍለ ሀገር ነኝ ለስራ ያው እመጣለሁ ችግር የለውም በቃ እሺ እንደውሎታለን።
እሺ ሰላም አይሽ